Hello hello፣ አቤት።
ሰላም ጤና ይስጥልን። ከ ChipChip ነበር የምደውልዎት።
እሺ።
ሀረግ ኖት?
አዎ።
ይቅርታ ያልመጣ product ነበሮት? ምን ነበር product ኦት?
ነጭ ሽንኩርት።
በእርሶ group ነው እ admin የሆኑት እርሶ ነው?
እኔ ነበርኩ። አዎ።
በሀያ ሶስት order ያደረጉት?
አዎ።
Okay። አጠቃላይ ስድስት ኪሎ
እ ካላየሁት አላስታውሰውም። ያው ባ- ግን group ኡ ሞልቷል።
አ፣ አምስት ወይ ስድስት ነው የሚሆነው። አዎ።
እኮ አልማዝ ነች ሁለት ኪሎ ያዘዘችው። ከዛ ውጭ ሁሉም አንድ ኪሎ።
በቃ አዎ፣ ልክ ነሽ።
አዎ። እሺ፣ ነገ መቀበል ይችላሉ?
እችላለሁ። አዎ።
የት አካባቢ ነው የሚመጣሎት?
ለገሀር እ፣ ቴሌው ለገሀር ቴሌ ካ- ካቶሊኩ church ፊት ለፊት ነው መስሪያ ቤታችን። እዛ ጋር እሺ፣ ይመጣሎታል። እሺ፣ መልካም ምሽት።
እሺ። ግን ቀደም ብሎ ከስራ መውጫ በፊት ቢሆን ጥሩ ነው።
እሺ፣ እሺ፣ ይመጣሎታል። መልካም ምሽት። እሺ